Love Street.
hello
ጤና ይስጥልን። ደንበኛችን ከቢጃ ኢትዮጵያ ነው የምንደውልሎት።
እሺ
Love Street bar ነው የቤቶት ስም አ አዎ
ይሰሙታል?
አዎ አዎ
እሺ ሰሞኑን ከቢጃ ኢትዮጵያ አዲስ መለያ ቁጥር እየተላከ ነበር፣ ደርሶታል?
አዎ
እሺ፣ ይህን ለማረጋገጥ ነበር። እናመሰግናለን።
እሺ እሺ